ሰላም ነው እግዚአብሔር ይመስገን።
ውብ ስፖርት
አዎ ነው።
በዚህ account እንትን ብዬ block ተደርጌ ነው።
ምን አለች?
በዚህ ስልክ- በዚህ ስልክ account ከፍቼ block ተደርጌ ነው።
ብሎክ ተደርጌ አዎ ማን ነው block ተደርገዋል ያሉት?
locked ይለኛል እንትኑ balance ኡ ላይ የ block okay ምልክት wallet ኡ ነው።
አዎ wallet ኡ ላይ screenshot አድርጉልን በቴሌግራም።
ልክ ያለው ልክ ያለው እኮ አብያችሁብኝ መቼ ነው የላኩት?
ቆይቷል ቆይቷል ኧረ ሳምንት ሳምንት ነው ስልክ የሚሆነው ቁጥር ነው።
አዎ አዎ።
ቴሌግራም የሚጠቀሙት በዚህ በአሁን በደወሉበት ስልክ ነው።
አይደለም አይደለም ለሌላ ነው እሱ።
ይንገሩኝ።
የትኛው ሀምሳ አራት ዜሮ ዘጠኝ ሀምሳ አራት እሺ ዘጠና አራት እሺ ዘጠና አምስት እሺ
አርባ ስምንት
ይሄን ይሄን አቤት።
እኮ አይደለም ደንበኛችን ዋሌቶትን ነው ያልነው። ዋሌቶትን ነው ያልነው።
ዋሌት የከፈትንበትን ስፖርቱን
በዚህ ነው ተፍ ሀያ ሁለት ቤት ነው ስልክ ቁጥሩ። የ- ሀያ ሁለት ቤት ነው።
የ- ሀያ ሁለት ቤት ነው የተከፈተው።
በድጋሚ አስተላልፍ የሎታለሁ። መልስ ስናገኝ እዛው ላይ እናሳውቆታለን። እሺ ደንበኛችን በድጋሚ አስተላልፍ የሎታለሁ።